hello
ጤና ይስጥልኝ።
እንትን ነበር ከ ከሁሉ ስፖርት በአሪፍ ፓይ withdraw አድርጌ ነበር ብርና ያው እንትን አልደረሰኝም።
ከዚህ በፊት ደውለው አመልክተው ነበረ።
አ ከዚህ በፊት አይ።
ደውለው አልደወልኩም አልደወልኩም።
withdraw ነው ያደረጉት።
አ
ምን ያህል ብር ነበረ?
አምስት ነበር
መች ነበር? ትናንትና ነበር።
አው ትናንት ነው።
ወደ ቴሌ ብር ማለት ነው።
አ ወደ ቴሌ ብር ነበር።
ቴሌ ብር የሚጠቀሙት አሁን በደወሉበት ስልክ ቁጥር ነው ደንበኛችን።
አይደለም በሌላ ቁጥር ነው።
እሺ ይስጡኝ።
09 እሺ 04
ዜሮ አራት
00 39 ዜሮ ዜሮ ሰላሳ ዘጠኝ 04 ነው።
ዜሮ አራት እሺ የቴሌ ብር ሙሉ ስሞትን ይንገሩኝ።
ሮቤል ቀለሙ አረፋይነ
ሮቤል ቀለሙ አረፋይነ
ሮቤል ሰለሞን ቀለሙ ቀለሙ አረ- ቀለሙ።
አረፋይነ
እሺ ሁሉ ስፖርት ላይ transaction history የሆነ ያሳዩታል።
አ
ትራንዛክሽን ሂስትሪ የሆነ ያሳዩታል።
አዎ አዎ
እሺ አምስት መቶ ብር withdraw ያደረጉትን screenshot ያነሱትና አሁን በምሰጡት ስልክ ቁጥር ቴሌግራም ላይ ልኩልናል።
እሺ እሺ ቁጥሩን የያዙት እ፣ እዛ የአሪፍ ባይ ነው እኔ አለኝ ችግር የለም እልክላቸዋለሁ እዚህ ስንት ቤት ቁጥር ነው ያሉት?
ሰባ አምስት- ሰባ አምስት መጨረሻ አይ አይደለም፣ የያዙ ልስጦት ቁጥሩን
እሺ ን- የ- ንገርኝ ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ
ሀምሳ አምስት ሀምሳ አምስት እ፣ አሁን እልክላቸዋለሁ እና ብሩ ተመላሽ እንድታደርጉልኝ እሺ ደንበኛችን ጉዳይ ወደሚመለከተው አካል እናስተላልፍልዎታለን። ከሙሉ ስሞት ጋር አንድ ላይ አድርገው ይላኩልን።
እሺ እሺ እሺ ሌላ መረዳት ነገር ይኖራል?
ሌላ የለም ሌላ ቀን
እሺ ደንበኛችን ስለደወልን እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን።